કઈ વાંધો નથી હેલો હેલો હેલો ሰላም ጤና ይስጥልን።
ይቅርታ ድምፅሽ አይሰማም። ሰላም ነው?
እግዚአብሔር ይመስገን ሰላም ይርቃል።
ዘ- አሁን ይሰማኛል። ዛሬ ብናዝ ነገ ትሰራላችሁ? ይመጣል?
ኦኬ፣ ነገ አንሰራም፣ ለሰኞ ነው።
አረ አዎ ነገ በዓል ስለሆነ አይገቡም ድራይቨሮቹ።
በ normal ኡስ በዓል ባይሆን
በዓል ባይሆንማ እሑድ ይሰራል።
እሑድ ይሰራል። በዓል አዎ።
ስለሆነ ነው።
አዎ ነገ በዓል ስለሆነ ነው ተደራቢዎች። ከዛ
በቃ እሺ።
እሺ፣ መልካም ቀን።
ለሰኞ ግን ማስያዝ እንችላለን።
አዎ አሁን ቢያዙ በቃ ሰኞ ነው የሚመጣሉት፣ ማዘዝ ይችላሉ።
እሺ ለሌላ ሰው ቁጥር እንዴት ነው assign ማድረግ የምችለው? አሁን በእኔ ባዝና እኔ ሰኞ አልኖርም የነ- ያለ ሰው እንዲጠቀም እንትን እንዲጠፋኝ Driver ኦቹ ሲደውሉ ተቀያሪ ቁጥር ብለው መስጠት ነው።
Okay፣ ሲደውሉ ካልሆነ system ኡ ላይ ማስገቢያ የለም።
አዎ፣ ማስገቢያ የለውም። አዎ በራሱ ቁጥር በ admin ኡ ቁጥር ነው እዛ የሚታየው።
Okay መልካም እሺ እሺ በቃ አመሰግናለሁ።